ነሽ አንባባልም ወይ እንዴት ነህ እንዴት ነሽ አንባባልም ወይ ሰው ከአባቱ ገዳ ይታረቅ የለም ወይ ሰው ከአባቱ ገዳ ይታረቅ የለም ወይ እንዴት ነሽ ሳትነኝ ሁለት ወር አለፈ እንዴት ነሽ ሳትነኝ ሁለት ወር አለፈ በዋል ፈሰሳይ ነህ ደግሞ የታረፈ በዋል ፈሰሳይ ነህ ደግሞ የታረፈ እንኳን ትንፋሽ ገላን እንደ ዶቃ ገጥሞ ነጠላ ተጋርዶ ፍቅር አጣጥሞ ጠላት ይታረቃል ስለ ነፍስ ብሎ የደም ጉማ ዋጋ ካሳ ተቀብሎ ኧረ እንዴት ናት ሆዴ እንዴት ናት ኧረ እንዴት ናት ፍቅሬ እንዴት ናት እንዴት ነህ እንዴት ነህ እንዴት ነህ ናፍቆት ያመሰ ትዝታ ተጋርቶ ናፍቆት ያመሰ ትዝታ ሲፈጭ ተለያይቶ መቅረት እንደምን ይቆጨኝ ተለያይቶ መቅረት እንደምን ይቆጨኝ የኔ ውስጥ የኔ ነው የወሬኛው ባሳ የኔ ውስጥ የኔ ነው የወሬኛው ባሳ በምላሱ ጠብሶ በጥርሱ የጣሰ በምላሱ ጠብሶ በጥርሱ የጣሰ ኧረ እንዴት ናት ፍቅሬ እንዴት ናት ኧረ እንዴት ናት ሆዴ እንዴት ናት እንዴት ነህ እንዴት ነህ እንዴት ነህ ያሞና ያታልሉናል፣ ያሞና ያታልሉናል፣ ሰዎችስ ምን ምን ይሉናል? አሞነ አታለሉን፣ አሞነ ላታለሉን፣ ሰዎችስ ምን ምን አሉን? እንዋደድ እንጂ ንጉድ አንድ ሰሞና እንዋደድ እንጂ ንጉድ አንድ ሰሞና እኔስ የምፈራው መለያየቱን እኔስ የምፈራው መለያየቱን ይናለኝ ሲሉ ኪናትልም በላችም ይህን ሰራሽ ሲሉ ግን አሰራበላችሁ ለአንተ የሚያወሩልህ ለእኔም ይኸው ናት ለአንተ የሚያወሩልህ ለእኔም ይኸው ናት የኔ ነገር ለአንተ እኔ የሚያመላልሰው ያንተ ነገር ለኔ ነው የሚያመላልሰው የታለ ደሞዙን ልብሱን የለበሰ የታለ ደሞዙን ልብሱን የለበሰ ያሞራ ያታልሉናል ያሞራ ያታልሉናል ሰዎቹስ ምን ምን ይሉናል አሞራ